ሄሎ ሄሎ
ሄሎ
ወዬ
ማነሽ?
መሰረት ነኝ።
መሰረት ዘጠና ስድስት ሰባ ሰባ ዘጠኝ የሚል order
እሺ ምን ሆነብህ?
የተሞላው ጎሮ ተብሎ ነው ግን እሷ ያለችው ሀርመኒ ትምህርት ቤት ነው ማለት ወደ ሰሚት መሄጃ ማለት ነው።
ጎሮ ሀርመኒ ማለት ነው።
አዎ ግን እኮ ይራራቃል በጣም ካምብሪጅ በካምብሪጅ እና ወደ ውስጥ ገብቶ ነው በካምብሪጅ ፊት ለፊት ማለት ነው።
ሃርመኒ ካምብሪጅ ጋር ነው ያለው።
አዎ ካምብሪጅ ጋር ነው።
እሺ ያለችበትን ቦታ ላስጠይቅና ታሪኩ ከዛ ሲነግሩኝ በሱ pin አደርጋለሁ። እሺ እና ደግሞ አንድ ሰዓት ከስምንት ደቂቃው ነው በላት ቶሎ ብቻ ጨርሳ አንድ ሰዓት ከምናምን ነው በላት አይተዋላ አንድ ሰ- አንድ ሰዓት የሆነው መጀመሪያ እያዝ አንድ ላይ እንትን ተብሎ ነው ጋር ከገባ ያ እርግጥ ትክክል ነሽ። አርባ ምናምን ደቂቃ ሆኖታል። አንድ ሰዓት አይሆነውም ብዬ ነው እሺ እሺ ታሪኩ የኛውን አስጠይቄ እንትን እልልሃለሁ።
አስጠይቄና አድርጌልኝ እሺ እሺ እሺ